ጤና
ሄሎ ጤና ይስጥልኝ አዲስ ቤት የሆነች ቀምስ እ
አብሮ ይስጥልን። ምን ልርዳክ?
ቤት ቤት የሆነ ቀመር ተበልቶ አልከፈለም። ሙሉ ነጭ ነው ያበራብኝ።
አላበ እንትን አላለም። አረንጓዴ ምናምን አላረገልህም።
አላረገልኝ ካሸጎዱ ነገር ትፈጫዋለህ? ትፈጫዋለህ?
አላ።
እሺ። አዎ አ- ንገረኝ አሸኮዱን።
አስር እሺ
ሰላሳ አራት ሰላሳ አራት አስራ ስምንት አስራ ስምንት
አስራ ሶስት አስራ ሶስት አስራ ሶስት አ
እም፣ እሺ ሌሎቹ ታርመዋል። የመጨረሻውን ያልታረመው አ- ለፕሮቫይደሮች ልላክልህ። ትንሽ ጠብቀኝ እሺ።
አይሽ እንደታረመ አዎ ደውዬ እኔ እነግርሃለሁ። በዚህ ስልክ ብደውል አገኘሃለሁ።
አ በቃ እደውልልሃለሁ እንደ- እንደታረመ። እሺ